ጤና ፖሊስ ነው ባኮ የምንወስደው? ፖሊስ ፖስት ነው ባኮ የምንወስደው?
ትናንት ቆርጬ ነበርና እሺ
አንድ ጨዋታ ነው የቀረው። ሁሉ- ሁሉም ተሳክቷል።
የመቼ የዛሬ ጨዋታ አለው?
የዛሬ የዘጠኝ ሰዓት ምሽት ላይ ነበር ሌሊት። ግን search ሳደርግ እንደዚህ አይነት ጨዋታ የለም።
እንደዚህ አይነት ጨዋታ የለም ማለት
ማለት search ሳደርግ ሁለቱም አንድ የተገናኝተዋል። ከአሁን በኋላ የላቸውም ጨዋታ። ዛሬም የላቸውም እርሶ የቆረጡት እኮ ነው እ እርሶ የቆረጡት እኮ ነው መርጠው አይደለ አዎ
እኮ ታዲያ እንዴት የለም ማለት ጥያቄ ማለት ጎግ አይደለም።
ጎግ ያ ጨዋታ ቆርጫለሁ አይደል?
አዎ
ግን ጎግል ገብቼ ሳየው ያ- እንደዛ አይነት ጨዋታ የለም። አሁን
ቴሌግራም ላይ ልከዋል አይደል ጥያቄዎትን አዎ እኮ የዛሬ ጨዋታ ላይ ይጠብቁ ነው የሚለው
ጎግል ገብቼ ግን እንደዛ አይነት ጨዋታ ስለሌለ እኮ ነው።
እኮ ያው እርሶ የ- ወይ የመረጡት under age የሆኑትን ሊሆን ይችላል የመረጡትን በደንብ ይዩ። የእኛ IT department አይተው የዛሬ ጨዋታ አለ በትዕግስት ይጠብቅ ነው የተባለው መልሱ።
እና አሁን ዘጠኝ ሰዓት ነው ጨዋታው። ዘጠኝ አዎ።
ሰዓት ጠብቄ ካልተ ምንም ከ- ለውጥ ከሌለው ልደውል ማለት ነው።
እሺ
እሺ